ጤና ይስጥልኝ። ሁሉ ስፖርት በኮ ምን ልርዳዎት?
ሰላም ነው እማ።
እግዚአብሔር ይመስገን።
እንትን withdrawal አድርጌ ስድስት መቶ ብር እሺ እና አየር ላይ ነው መሰለኝ ቴሌብር ላይም አልገባም እዛ ላይም የለም ወጥቷል። ከዛ ላይ እሺ ከ transaction history ላይ
እ?
ምልክት አድርገው ከ transaction history ላይ ገቡና እ፣ ምልክት አድርገው ያልገባሉትን screenshot አድርገው ቴሌግራማችን ላይ ላኩልን። ስልክ ቁጥር ልንገሮት የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት አስራ ሰላሳ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ አዎ በዚህ ላኩልን።
እሺ መልካም ቀን።
እሺ እሺ